ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺን ሰላምሽ ሶይ ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጭንቀኛ ምኖ ይጭንቀኛ አልቻልኩም እኔ እስካይሽ ባኔ ፍቅሬ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ሰላምሽ ሆይ ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጭንቀኛል ዝምሎ ይጭንቀኛል አልቻልኩም እኔ እስካይሽ ባይኔ ትዝታዬን ሁሉ ብስለው ብጽፈው አልቻልኩም ጭንቀቴ ምናፍቄን ላልፈው እንቅልፍም አላሻኝ ተኛም አላለኝ እንዳላርፍ አይለሎይ ከሀሳቤ ጣለኝ አልጋዬን አንጥፌ እንደ ልደርበት አንሶላው ትራሱ ያንቺ ሀሳብ አለበት ጎኔን ከመኝታ ከኩታው ባገናኝ በላዬ ብደርብ ውስጥ መቻ አስተኛኝ መቼ እችላለሁ እኔ ልደብቀው ጉዳቴ ጭንቅ ያለኝ እኔ እኖራለሁ ሕይወቴ ሰነበተ መንፈሴ ናፍቆ ሲበቴ ነው ወገን ዘመድ ጎረቤት ሀገሩ ስንዴ ነው ሰነበተ መንፈሴ ናፍቆ ሲበቴ ነው ወገን ዘመድ ጎረቤት ሀገሩ ስንዴ ነው እቴ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አንቺ ስታፈሻለኝ ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጭንቀኛል ዝም ብሎ ይከብደኛል አልቻልኩም እኔ እስካሽ ባይኔ ፍቅሬ ያለሽበት ሀገር አማን ነው ወይ? አንቺስ አማን ነሽ ወይ? አንቺስ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? ሀገር አማን ነው ወይ? ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካሽ ባይኔ የሚያየው ነገር ላይ እየሳለሽ አይኔ ልረሳሽ አልቻልኩም ተጎዳሁኝ እኔ እድሌ ሆነና ናፍቃ የለቀኝ መሬቱ እንደ ሰማይ ይውላል ሲርቀኝ ወዳንቺ ያለውን ወደ እኔ ሲስበው እንደው ምንም የለ ዞሬ ማላስበው ማናምጣልኝ ወሬ አንቺን ሸመንክቶ ሰጋ ሰውነቴ አማነሾይ ከቶ መቼ እችላለሁ እኔ ልደብቀው ጉዳቴን ጭንቅ ያለኝ እኔ እኖራለሁ ሕይወቴን ሰነበት መንፈሴ ናፍቆ ሲበቴ ነው ወገን ዘመድ ጎረቤት ሀገሩስ እንዴት ነው ሰነበት መንፈሴ ናፍቆ ሲበቴ ነው ወገን ዘመድ ጎረቤት ሀገሩስ እንዴት